Hello ሰላም ነኝ።
ታዲያ ሰላም ሰላም እንዴት ነህ?
አማና አለ ሰላም።
ዛሬ special order ላዘልሽ ነው አንቺ እውነት?
እ፣ special ትእዛዝ ላዘሽ ነው እሺ ታዘሽ መጣቂው ምንድን ነው?
አንድ order ይዤ application የተዘግቷል ምግቡን ይዤዋለሁ customer ጋር እሺ።
መደወል ስላልቻልኩኝ እ፣ OK ሌላ driver ም ከላካችሁ ምንም ካላችሁ እቤት ገብቻለሁ እና ምግቡን እቤት መጥቶ ይቀበሉኝ OK።
suspend ያደረገውም ሰው ከሆነ driver ም ከላከ እቤት መጥቶ ይቀበለኝ እቤት አ እቤት ያለሁበት መጥቶ ይቀበል እንጂ ምግቡን እኔም የእናንተም የቢዩም ብር አልፈልግም፣ አልበላም። ምግብ እ? እ?
የደከምኩ የቢዩም ምግብ መብላትም ስለማልፈልግ ያለሁበት መጥቶ ይቀበለኝ። ምግቡን ምን ላድርገው? ተሸክሜው ያለው እስካሁን ምንድን ነው? ለምንድን ነው application ኑ አልሰራ ያለ?
suspend ታርጎ ነው። አልሰራ ሳይሆን suspend ነው የታረገው።
OK ለምንድን ነው ጥፍ ምን ለምንድን ነው suspend ያደረጉ?
አ እሱን ያደረገኝን ሰው ፈልጊና ጠይቂው፣ ምክንያቱም እኔን ስለማላቅ።
OK ማነው ስምህ?
አቡበከር አቡበክር ሀሽም አይ አቡበከር ሸምሱ እ?
አቡበከር ሸምሱ ሸምሱ አ እሺ አቡበክር area manager ጋር ትደውለታለህ?
አይ ለምን?
አልደውልለትም።
እሺ በቃ order ሩ order ነበርን ታስታውሳለህ? እሺ አረ በደንብ ዜሮ ዘጠኝ ዘጠና ሰባት ዜሮ ዘጠኝ ዘጠና ሰባት አይደለ? በቃ እሺ እ፣ ቤት አድራሻ ልንገርሽ ወይስ የሚደውለውን ሰው ልንገረው?
ይደውሉልሃል ወይ አንተ በደንብ ትነግራቸዋለህ። እኔ ላስተላልፍልህ እንዴት በቃ እንደሚሆን ይሄ ነገር።
ምናልባት driver ሩ እንዳይደክም መንገድ ላይ ስለሆንኩኝ እሺ እ፣ መንገድ ላይ ይቀበለኝ፣ ካልሆነ ቤት መጥቶ ነው የሚወስደኝ።
እሺ እሺ አቡበክር እኔ እጠይቅልሃለሁ። እሺ አባ